ሄሎ ወደ ጤና ይስጥልን።
አብሮ ይስጥልን። እንዴት ነህ?
ሰላም ሁሉን።
ትንሣኤ ነኝ። ጠዋት ደውዬ ነበር።
እሺ መሳፍን ደውሎልኝ ነበር። ያው በእኔ ቦታ ሰው ስለሚገባ የኔን cancel አድርጉልኝ፣ በቃ እንትኑን ላራዝመው ብዬ ነበር።
እሺ
በቃ cancel አድርጉልኝ እና እኔ እንትኑን ጨርሼ ሌላ ጊዜ ተመልሼ እመጣለሁ። የአንድ ወሩ እንትን ልበል፣ ሀያ ሺህ ብር ላፊ ከማወጣ አዎ የአንድ ወሩ የአንድ ወር አለ አምስት ሺህ ብር እሷን ፓስፖርት ላሳድስ እና ከእሱ ጋር ተነጋግረን ቀጣይ በመጣ ይሻላል።
አሪፍ።
በቃ cancel አድርጉልኝ።
እሺ አመሰግናለሁ።
እኛም ስለደወሉ እናመሰግናለን። መልካም ቀን።